ሄሎ ቤርሳቤህ ነኝ።
ቤርሳቤ ሀያ አምስት ሀምሳ
ሌላ ላይ ሀያ አምስት ሀምሳ ምን ሆነበት?
ዝናብ እየዘነበ ነው።
ሀያ አምስት ሀምሳ አ፣ ሳሚ ነኝ።
አይልሃል።
እሺ። እና ደግሞ ጋርመንት ነኝ። እሺ፣ ሌላ order ይዣለሁ።
ጋርመንት ነኝ።
አ፣ እሱን እና- order complete ብዬ እየተመለስኩኝ ነው። ቤተን ነው የሚሄደው ኦርደሩ የት ነው ከፒዛ ሀት ከፒዛ ሀት ቤተን ነው የሚሄደው
እኮ እሺ፣ ምንድን ነው ታዲያ?
እና አወቂልኝ ብዬ ነው። ዝናብ እየዘነበ ነው ከቆየው እኮ አንተ ከምትይዝበት ሳይሆን ፒኑን ነው የምትለኝ ወይስ እንዴ?
ፒንም ይሄንን ገና አስተዋቂ- አላነሳኸው?
እ ይሄንን ገና አነሳኸው?
አዎ ገና አላነሳሁትም።
አር- ጋርመንት አ- ነኝ አር- እያልኩሽ እኮ ነው።
የሞተር እ?
ወንበር ነው? የሞተር ወንበር የሞተ- አ፣ አ። ሞተረኛ ነው
እሺ፣ ፒኑን አይልሃለኝ ይመሻው።